hello ጤና ይስጥልኝ hello
አቤት ጤና ይስጥልን።
አብሮ ይስጥልን።
ውጌሻ ለመመዝገብ ነበረ።
እሺ ይቻላል። ለአንድ ሳምንት የሚሰጥ ኮርስ አለን። ኮርሱ ከመስከረም በኋላ ይጀምራል። አሁን ምዝገባ እየመዘገብን ነው። መመዝገብ ይችላሉ።
okay ትምህርት የሚሰጠው ገና ከመስከረም በኋላ ነው?
አዎ
ከዛ በኋላ የሚሰጥ የለም። ክረምት ላይ የሚሰጥ ኮርስ የላችሁም?
ክረምት ላይ የሚሰጥ የለንም።
እሺ። እና ለመመዝገብ መቼ ልምጣ?
መምጣት አይጠበቅቦትም። በሁ- አሁን መመዝገብ ይችላሉ በስልክ።
okay። እሸቱን ለማግኘት ፈልጌ ነበረ።
ኮሜዲያን እሸቱን ቀጥታ ማግኘት አይቻልም።
ቦታ ምናምን አያዝ
ምን አሉኝ?
ቦታ ምናምን አያዝልኝ ወረፋ ለማግኘት ፈልጌ ነበር ለማድነቅ።
ጉዳዩትን ይንገሩኝና አስተላልፍሎታለሁ። ኮሜዲያን እሸቱ ቀረጻ ላይ እና የተለያዩ ጉዳዮች ላይ ስለሚሆን ቀጥታ እሱን ማግኘት አይቻልም። ጉዳዩትን ይንገሩኝና አደርስሎታለሁ።
ስለዚህ እኔ ለማድነቅ ነው ክፍለ ሀገር ላይ እሺ።
ነበርኩትኝ እሺ
የእሱን ቪዲዮዎች በማይበት ሰዓት በጣም በጣም በቃ የተለየ
እሺ የሀገር ፍቅር የተለየ አክብሮት አለኝ። በጣም ነው የምወደው፣ እሺ በጣም ነው እሺ የማከብረው።
እናመሰግናለን። እሺ እግዚአብሔር ያክብርልን።
እም፣ እሺ ለኮርሱ መመዝገብ ይችላሉ። አሁን አራት ኮርሶች ናቸው የሚሰጡት። content፣ video editing፣ marketing እና በጎ አድራጎት ናቸው።
እም፣ okay። እና እሱን አላገኘሁም።
አዎ ኮሜዲያን እሸቱ ማግኘት አይቻልም እንደነገርኩት።
thank you እሺ እናመሰግናለን። እሺ